ሰላም ኖት እንዴት ናችሁ? አቦች እስትልኝ
ሰላም እንዴት ነሽ?
አለን ምን እንጫወት?
ሁለት መቶ ብር ትናንትና ማታ ልኬ ለዚህ ለአዲስ ቢንጎ
ወዴት ነው የላኩት?
ወደ አዲስ ቢንጎ
አዲስ ቢንጎ።
እም፣
እሺ እንትን አለሁት ስልክ ቁጥር ልንገርሽ transaction message አለሁት።
አለኝ። ያው ልክ
እሺ ቴሌግራም ላይ ላኩልኝ ስልክ ቁጥር ልስጦትና
ይሄ አሁን የላኩበት የሆነ የቻፓ እንትን እሱ ልክ እስቲ ላኪልኝ። ይሄ በይኝ ወይ ስልክ ቁጥር ልስጦትና እዛ ላይ ቴሌግራም ላይ contact ያድርጉን። እሺ ብዙ customer እያስተናገድን ነው።
እሺ፣ ስልሳ ስልሳ ምናምን ቤት ነው ስልኩ አ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት የሚል ነው።
እኮ በሱ እኮ ስጻጻፍ አልገባም ነው የሚሉኝ።
እ ማን ነው እዛ ላይ ቴሌግራም ስሞት?
እ ኢሱ የሚል ነው። ቆይ ሊል ኢሱ ነው የሚለው በአጭር ነው የተጻፈው።
እስቲ hi በል።
ስልሳ መጨረሻ ሰባ ሁለት አይደል ስልካችሁ?
አ አርባ ሁለት ሰባ ሁለት አ ወይ እሱ ጋር አድርጌያለሁ እኮ እኔ።
እ እሱ እሺ እሺ እሺ አ- አዎ የላኩልን ሁለቱም እ ገቢ ተ- እዛ በእኛ በኩል ተነሳስተን- successful ነው።
Okay ስለዚህ እነሱን ነው contact የሚያደርጉት።
እሺ፣ እነሱ ደግሞ እኮ አልገባም ነው የሚሉት። ለዛ ስለሆነ ማን ጋር ቀረብኝ?
አዎ እነ- እነ- እነሱን contact ያድርጉ። በእኛ በኩል successful ነው።
እሺ እሺ እሺ መልካም ቀን።